Hello ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እ ከአሁን በኋላ እንትን መግባት ይቻላል እንዴ? ለዛሬው ለስምንት ሰዓቱ?
እ አዎ ይቻላል።
እሺ ቲኬት በር ላይ ነው የምትሸጠው?
ትክክለኛ አሁን
አዎ ልመዝግቦትና ቦታ ያዙ። እ ከዛ ክፍያውን transfer ያድርጉና ክፍ- ትኬት በር ላይ ያገኛሉ።
እሺ እሺ።
እሺ ሁለት ሞትን ሰዎች ይንገሩ።
ነው። ትዕግስት መኮንን
እሺ ስልክ ቁጥር ይንገሩኝና ብዛቱ ሁላ ስላለሁኝ
እ ዜሮ ዜሮ ዘጠኝ ዘጠኝ ሀምሳ ሶስት
ሀምሳ አስራ ሶስት አምስት አስራ አምስት እሺ ሀምሳ አስራ ዘጠኝ አምስት እሺ ሀያ ሶስት መጨረሻ።
እ ለሁለት ሰው ነው ቦታ የሚያስይዙት።
አዎ
እሺ እ መግቢያ አራት መቶ እ ቴክ አገልግሎታለሁ እኛ አካውንት እ በዛ እሺ።
ትራንስፈር ማድረግ ይችላሉ። እዛው መተው እሺ።
በካሽ መክ
ይቻላል። እሺ እሺ። እናመሰግናለን። እሺ እሺ ቻው።
ሄሎ ጤና ይስጥልኝ። ሄሎ